የሚያምረው በሙሉ ሀሩ ቀጭን ኩታው ለጌጥ እንቁና ሉሉ የወርቅ አልማዝ መስቀሉ እና እርባን ስራው በሙሉ ጨዋነት ደግነቱና ቁም ነገሩ በሙሉ ምንም ነገር ሳይቀረው መልኩ ያንቺ ከሆነው አምሳሉ ተራራው ፏፏቴው መስኩ ደኑና ጭቃው የቀስተ ደመናው ቀለም ብሩህ ጨረቃው ሳቅና ፈገግታው ፍቅርና ስሜቱ የሰው ሰውነቱ ክቡና ጌትነቱ ካባጃ ነው ቀሚሱና የአንገት ጌቱ ሀብሉ ለሕይወት የሚጠቅመው ብዙ መልካም ነገሩ ሁሉ ምንም ነገር ሳይቀረው መልኩ ያንቺ እኮ ነው አምሳሉ ከአንቺ ጋር አብሮ መዋል ሕይወትን ለማደስ በጣም ደስ ያሰኛል፣ ለልብ ያረካል መንፈስ። ፈገግታሽ ሐኪም ነው፣ ሕመምን ያድናል። ፍቅርሽ ደጋፊ ነው፣ ሲይዝ ልብ ይጠግናል። የሕይወት ጥልቅ ምስጢሩ እና የደስታ ትርጉም ሁሉ ውበትን፣ ስሜትን፣ ፍቅር ብቻ እኮ ነው ይላሉ። ታዲያ ፍቅርም ቢሆን መልኩ ያንቺ እኮ ነው አምሳሉ የፍቅር ውሎ ስሜት ሁሉ ነሽ አምሳሉ የፍቅር ውሎ ስሜት ሁሉ ነሽ አምሳሉ